ሄሎ ሄሎ አዎ፣ ሰላም ነሽ?
ቤት ቤት ቤት አዎ። ምን ነበረ?
የሆነ ስኬቴ ነጭ ሆኖብኝ እሺ ካሸር ጉዳን ትነግረኛለህ?
ካሰሪ ኮድ
እ?
አስራ ካሸር ሶስት ጉዳን አስራ ሶስት
ሰላሳ ስድስት ሰላሳ ስድስት
ሀምሳ ሶስት ሀምሳ ሶስት
ሀምሳ ሰባት
እሺ ታርሟል። እሺ የቀረው የልጨት ጨዋታ ነው የቀረው። check አድርጉልኛ ታርሟል።
እሺ እሺ እናመሰግናለን። መልካም ቀን።